hello ጤና ይስጥልኝ ችብችብ
እንዴት አደርክ ሰላም አደርክ ሰላም እግዚአብሔር ይመስገን አለ እንትን password ትላንትና system ኡ የሆነ ሰዓት ላይ ቆሞ ነበር አይደለ?
አዎ እያስቸገረ ነበር አዎ አብዴት አዎ፣ እያደረገ የዛ ሰዓት ላይ log out አደረገና መልሶ login አላረጋልኝ።
okay በእሺ screenshot ይልኩልኛል ቁጥሩ ምንም እንትን አይመጣም። በቃ login ማድረጊያው ላይ ስትሄድ okay እንደ አዲስ ነው እንትን የሚያደርገው እና password forget ን ብዬ reset ላደረገው ስል እንትኑ OTP ውን አይልክልኝም፣ password code ዋን አይልክልኝም።
okay እሺ ፊ- ዝም ብሎ ፊት ለፊቱን screenshot አድርገው ይልኩልኛል
በምን ላይ ላክልክ?
እ፣ ቴሌግራም ልንገር ስልክ
እሺ ንገረኝ።
አርባ አራት ዜሮ ዘጠኝ አርባ አራት አስራ አንድ አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት በዚህ በአስራ አንድ ቤት ነው አይደል የከፈቱት account ያ በዚህ ቁጥር ነው በ- normal የሚያመጣልኝ። በቃ ልክ ስትከፍተው አዲስ ስትከፍት sign up አይደል የሚልክ register አድርግ አይደል የሚልክ አ፣ እዛ ላይ ይገባል። እኔ sign in ብዬ እንትን ስሰጠ password ሳስገባለት forget ነው የሚለኝ።
በቃ ችግር ማን ነው?
የለም ላኩልኝ ኢራን ነው።
እናስተካክሏለን
እሺ እሺ እሺ